ሄሎ
ሄሎ እንዴት ዋልሽ?
እግዚአብሔር ይመስገን። እንደውም ኪቲዩ ነው የምንረዳው።
ስለ ዩቲዩብ ስልጠና አንዳንድ ነገር ልጠይቅሽ ነበር። ስለ ዋጋው ይቻላል። ስሞትም አልበል
ኪዮርና ሲሳይ
ቸርነት ኪዮርና
ኬር ነው
ኪዮርና ያው አሁን መረጃ ላይ መጠየቅ ነው።
እሺ ኮርሱ የሶስት ወር ኮርስ ነው። ወር ከአስራ አምስት ቀን ያህል ሀያት ተስፎ ሲኒማ በሚገኘው አዳራሻችን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል class ይኖረናል።
እየታልሽኝ ቦታውን ሀያት ተስቦ ሲኒማ
ሀያት ተስፎ ሲኒማ። እሺ online course ውስጥ online ኡ course ኡ እንደዚያ የሶስት ወር ኮርስ ነው። እሱ ደግሞ የሚሆነው በሳምንት ሁለት ቀን በሳምንት ሶስት ቀን ቪዲዮ እንልክልዎታለን። በአካል የተማሩትን በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረዎታል። ጥያቄ ካለዎት እና ያልገባዎት ነገር ካለ ቢጠይቁት የዛኔ ነው። አጠቃላይ የሚሰጠው credit hour ሀያ ነው። የአንዱ credit hour ዋጋ ሰባት መቶ ሀምሳ ብር ነው።
ለአንድ credit ስንታችን? ሰባት መቶ ሀምሳ አዎ
አመሰግናለሁ። በጣም ነው አመሰግናለሁ።
እሺ መልካም